ስለኛ ብሎ ልጅሽ ተሰቅሎ ልብሽ በሐዘን ተወግቶ ቆስሎ ልብሽ በሐዘን ተወግቶ ቆስሎ ከመስቀሉ አውርደውት ባንቺ ደረት ደግፈውት ያለቀሽው የንዋሽ ብዛት ይጠብልን የእኛን ኃጢአት ያለቀሽው የንዋሽ ብዛት ይጠብልን የእኛን ኃጢአት